ሄሎ ኢንቨስትሜንት ዲቦራን የባንክ ምርጫው አቤት ወይ እንትን ቤቲንግ ቆርጫው
ዲ አላለ እ አላረምም አላረምም እሺ ንገረኝ ካሸር ኮዱን
አሸርኮድ አዎ ታች ላይ እሺ።
ያለ ልክ
እሺ አስር እህ
ዜሮ ዘጠኝ እሺ
ዜሮ ሁለት እሺ
አስራ ስድስት የመች ትኬት ነው
ትላንትና
እሺ የተካሄዱት ታርመዋል እሺ የዛሬ ጨዋታም አለክ ያልታረሙት እነሱ ናቸው እም፣ የተካሄዱት አንድ ሁለት ሶስት አራት አራት፣ አምስት ስድስት ስድስት ጨዋታዎች ናቸው ታርመዋል እነሱ green ናቸው
okay green ይሁንልሽ እም
ያንቺም ግሪን ይሁንልሽ አሜን እሺ እሺ መልካም